ጤና ይስጥልኝ። ሁሉ ስፖርት ባኮ የሚለዳው
ልል እናት እንትን ትናንት ካስራት ነበረኝና አምስት ሺህ እሺ
አራት ሺውን ወደ ቴሌብር አስተላልፌው ግን አየር ላይ ቆመ፣ አላለፈም። ቴሌብር ላይም የለም ከእንትን ጋር የለም።
እሺ ቴሌግራም ላይ ልከውልናል።
ቴሌግራም ልልክልሽ ብዬ ሴቭ አልተደረገም ስልክ መሰለኝ አልሰራልኝ አልላካልኝ።
እሺ አንድ ጊዜ ጠብቁ። የእርስዎ በዚህ ነው የሚጠቀሙት?
አዎ አዎ
ናኪ የሚለው ነው
ና አዎ ናኪ የሚለው ነው።
አዎ አዎ እናት እሺ ሀይ ብዩላት ብዩታለው በዛ ይላኩልን።
እሺ እሺ